ሄሎ
ሄሎ ጤና ይስጥልኝ ቤት ቤት
አዎ ትናንትና የተገመተ ዋዛ
እሺ።
ራይት አላደረገልኝም።
ትኬት አይዲውን አሁን በምነግር ቁጥር ቴሌግራም ላይ ላከልኝ
እ?
አሁን በምነግር ቁጥር ቴሌግራም ላይ እ፣ ትኬት አይዲዋ ያቺ ረጅም ቁጥር አለች አይደለ ትኬት ተብላ የተጻፈችው ከላይ እሺ፣ እሷን እ።
ትልክልኛለህ እሺ እይ፣ ልንገርህ ቁጥሩን ያዝ እ፣ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት
እ፣ አርባ ዜሮ ዘጠኝ ዜሮ ሶስት አርባ አራት እሺ፣ ሰላሳ ሰባት አርባ ሰባት አራት ሰባት አርባ ሰባት በዚህ ቁጥር ቴሌግራም ሊላክልኝ እሺ።
እሺ አባቴ